ሄሎ
ሄሎ፣ ጌቱ እንዴት ዋልክ?
እንዴት ነህ? ሰላም እንዴት ሆንክ?
እንግዲህ መድኃኒቱ ሊገኝ አልቻለም።
የለም መድኃኒቱ
አዎ ይሄ ከነማቁ ከታዘዘ ውስጥ አንድ ሁለቱ እዚህ አለ፣ ሌላው የለም ይላሉ።
ማህተም ሰውዬው- አስደረጋቸውና ከ- ከዛ ሰውዬው እ አጻጻፉ ሁሉንም አንድ ወረቀት ላይ ነው ረዱ የጻፈው እና መለያየት አልተቻለም።
እና ምን ምን ምን tick tick አድርገው ይሰጡ የለ እንዴ ታዲያ?
እንትን እያዘረፉ ነው።
tick tick አድርገው እኮ ይሰጣሉ። የተ- የት- የወሰድከውን tick ያደርጉበት አይ ያስቀሩታል፣ የ credit እንትን ስለሆነ እውነት።
አዎ
እና እንዴት ነው የሚደረገው ታዲያ?
ዝም ብዬ out of out of የሚል ማህተም ማስደረግ ያለው ሁለት ቦታ ዋ
አሁን እንትኑ ደግሞ እዚህ ቴዎድሮስ አደባባይ ጋር ያለው ነው አሉ እንትኑ ምን ቴራፒው ቴራፒው አ፣ እህ
እስቲ አሁን ወደዛ ለመሄድ አስቤያለሁ።
እውነት አዎ።
ገታ ቤተ ክርስቲያን ነው ያለው። ትንሽ ምን?
ደከመኝ ላይ ታች ስል አዎ ያደክ አረፍ ብዬ
የሆነ የሚበላ ነገር ምግብ አዎ እ?
አዎ አረግና እንትን አረጋለሁ እም፣ በቃ ሄዳለሁ።
እሺ ቻው።
እንትኑን ለምረት ጠየቅኳት። ያ ፓምፑን አይነቱን እስኪ ጠይቂ አንቺ የምታውቂው መቅሶም እኔ ማን ጠይቃለሁ።
ብለን ከጠየቅን ነው እንጂ እኔ ማን እ?
እናውቃለሁ ማን እናውቃለሁ ብለን እ? ሄሎ አይ ዝም ብሎ በስልክ የሚጠይቁ ነገር ካለ
ስልካቸውን ልፈልግና search አድርጌ እስቲ ልሞ ለምረት ነግሬያታለሁ እንግዲህ እሺ እሺ